አይወስድልም ቪዛ ኢትዮጵያ ሄደን እኛ ባንክ የምንረዳው ሰሚያሽን ድምጾት ትንሽ ይርቃል። ድምጾት ትንሽ ይርቃል።
ድራፍት ተበላሽቶብኝ ነው።
የድራፍት ማሽን ነው።
ድራፍት
ድራፍት ራሱ እሺ፣ ቪዛ አይዲዮትን ወይ ደግሞ ቲን ነምበሩን እንገሩኝ።
በቤት
ይሰማል ደንበኛችን
ምን ይገርም TIN number ወይ ደግሞ ቪዛ አይዲ
ID ID
አዎ ይሰራልሽ የሚገርም
ልደውልልህ
ምን አለ?
ደግሜ ልደውልልህ ያወጣል።
እሺ ይቻላል። እሺ